ጤና ይስጥልኝ ልብሶች ነበር እኮ የምንወደው
አሁን ቀይሬስ ነበረ እንትን ምኑን screenshot ላንሳው ምን አሉ
screenshot አንሳ ያልሽኝ ማለት ነው ምኑን አንስቼላት ነው ምን ነበረ ጥያቄዎት
እንትን ልክ withdraw ሳረገው
እሺ ወደ ሁለት መቶ ምናምን ብር ነበረው እና ከዛን ሁለት መቶ ብር ወደ ቴሌ ብር withdraw አረኩኝ
አልገባሎትም ከዛን error መጣ አልገባልኝም ከዝውውር ታሪክ ላይ ነው እ፣ ፎቶ የሚያነሱት ወይም ደግሞ transaction history ውን አንስተው ያልገባሉትን ይልኩልናል በቴሌግራም
እሱን ምን ላይ ነው የማገኘው
በአማርኛ ነው በእንግሊዝኛ ነው የሚጠቀሙት
እንግሊዝኛ እንግሊዝኛ ከሆነ more የሚለው ሲገቡ transaction history የሚል አለ ከዛ transaction history ውስጥ ገቡ ደግሞ bank transaction ውስጥ ያገኙታል
እሺ እሺ